ኃይሉ ጤና ይስጥልን።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። Donkey Tube ነው የጌሻን መዝገቢያ ቁጥር
አዎ train ላደርግ አጋጣሚ ትላንት ደውዬላችሁ ነበር።
Okay
ግን እንትን ቦታውን አልገራችሁ። ቦታው የት ነው? training ቦታው ሀያት ተስፎ ሲኒማ ሀያት ደራርቱ አደባባይ ጋር ማለት ነው።
ሀያት አዎ
በቃ ሀያት ብቻ ነው ያለው።
አዎ ሌላ ቦታ የለንም።
Okay ሰዓቱ ደግሞ ከአስራ አንድ ተኩል እስከ አንድ ተኩል ነው። Okay እሺ እሺ እሺ